ሄሎ
ሄሎ
ጤና ይስጥልን ቤስት ቤት
አረ ጌሞቹ ጠፍቷል። ቤስት ቤት
virtual ነው
አው በስማርት ሶፍት
አዎ ሜ- maintenance ላይ ናቸው እሺ ይለቀቃሉ
ይለቃሉ።
አዎ ትንሽ ጠብቅ ደግሞ ምንድን ነው ለቀቅ ለቀቅ አድርጉ እንጂ በጣም እየተበላን እኮ ነው።
እሺ እሱ እንደሱ እንኳን ማድረግ አንችልም እኛ እንዴ እንዴት ነው ማድረግ ማችሉት? እኛ እሺ ብራችንስ ወይ አይ አጫውቱን።
ጨዋታው ነው።
ትንሽ ራሱ ተደብረን ምናምን እንዴ መቶ ሺህ ብር ነው የተበላው ትናንት። አሁን
አዎ
መቶ ሺህ ብር አሁን ቀልድ ነው እንዴ?
እም፣ ኧረ አይደለም
እና እሺ እንዴ ለቀቅ ለቀቅ አድርጉ እንጂ አሁን የምጫወትበትን እሺ።
ቁጥር እነግርሻለሁ። ዜሮ ዘጠኝ አለኝ።
አይ እንደሱ ምን እኛ ማድረግ አንችልም system ነው እኮ አባ እና እኛ የተበላን እኮ ነው። እሺ ምን እናድርግ? እሺ
አይ እኛ እንደሱ ማስተካከል አንችልም system ስለሆነ
እሺ እና እንዴት ነው የሚሆነው? እሺ ሁሌ መብላት እንዴ ይደብራል እኮ በጣም። አንዳንዴ ራሱ ለቀቅ ለቀቅ ስታደርጉልን ራሱ አሪፍ ነው።
እሺ አባ እንዴ?
መልካም እድል
መልካም እድል አዎ